sound.
ሄሎ
ሄሎ ሄርሜላ አቤት።
እንዴት ነሽ? ኢማን ነኝ ከላይ ናት።
እሺ እንትን ፈልጌ ነበር ኢሜይልሽን ሳትልኪልኝ
እሺ ያለው እኮ እዛ እንትን የውሉ ወረቀት ላይ አዎ እንትን ትችላለሽ፣ ቴሌግራም ላይ መላክ ትችላለሽ።
እሺ፣ እሺ ይልክልሻለሁ።
እሺ በቃ
እ፣ እንትን እም፣
bank statement ምናምን ያልሽኝን ነገር እስከ መቼ ነው እንትን ምን ምን እ፣ እስከ መቼ ነው ማቅረብ ያለብን?
ምኑን ባንክ ስቴትመንት ባንክ ስቴትመንት ኤፕሪል ሜይ አገ- ኤምባሲ ስትገቢ ነው እሱ የሚያስፈልገው።
እሺ፣ ገና ነው። እሺ፣ ገና ነው። አዎ። ስለዚህ process ኡን በ computer science related course ላይ ነው ማድረግልሽ። እሺ እሺ፣ እሺ።
እሺ በሚል አማካኝ